Hello ሰላም ጤና ይስጥልን ቤስት ቤት።
ሰላም confirmation ፈልጌ ነበር።
እሺ በዚህ በደወልክበት ቁጥር ነው?
አዎ ስንት ብር ነው?
አምስት ሺህ መቼ? አሁን ነው?
አሁን ነው።
እሺ አባቴ ይኸው ገብቶልሃል። እሺ check አድርገው አባቴ። እሺ ስለደወልክ እናመሰግናለን። መልካም ቀን።